ጤና ይስጥልኝ Best Bet ቤቲ ነው የምንረዳው
እንትን ነበር ማ እዚህ ቁጥር ሳይሆን በሌላ ቁጥር account ነበረኝ እና password የረሳሁት ቀፎ ቀይሬ እሺ forget password ነው የምትለው ስልኩ የለም እጅህ ላይ
ሲሙማ አለ በቃ ሲሙ ካለ በዛ ሲም አይደለም message የሚገባልህ በዛ ሲም forget ግባና password እንዴት ፎርጌት ነው የሚለው?
በለው አለ ከስር Best Bet register የሚለው ላይ ማን ነው login ስትለው ስልክ ይጠይቀሃል አይደል ስልኩን ትሞላለህ ከዛ password ኡን ከስር forget የምትል አለች ከዛ ከላይ በከፈትክበት ስልክ ቁጥር password ይልክልሃል እሺ one አመሰግናለሁ time password ማለት ነው እኔም እናመሰግናለን መልካም ምሽት